Hello ወይ ዲና
እንትን ነው ያሉሽ በሶስት ነው የምትከፊው። አንደኛው Flywire ነው link አለው። link ኡን ስትነኪ በቃ information ሽን ማስገባት ነው።
እሺ ለሱ ምን ያስፈልገዋል ነው ምት- የምትሰጪው ነገር አለ ነው የሚጠቀምበት የሚከፍለው በምንድን ነው ነው እሺ ሌላ ምንድን ነው ያለው
PayMyTuition የሚል አለ ካልሆነ ደግሞ online banking ላይ በቃ Algoma University ብለሽ የአንቺን student ID ታስገቢያለሽ።
አዎ።
ወጥቷል።
እሺ በዶላር ከሆነ link ኦቹ ስንት ነው ገና የሚሆነው ትንሽ እ?
በዶላር ከሆነ ስንት ነው የሚሆነው?
እንጃ እኔ እዛው እኮ እንትን ይሉታል።
Okay እሺ እ፣ link አለው ነው አዎ link ኡን ልላክልሽ።
እሱን ላኪ link